ሄሎ
ሄሎ
ሄሎ
ሄሎ፣ የኪዳኔ ስልክ ነው?
እ ኪዳን ገብረ ክርስቶስ።
እሺ፣ ከቺፕቺፕ ነው የደወልኩለት።
እሺ ይቅርታ፣ አቮካዶ ያልመጣ ነበረውት ዛሬ የሚወጣ አዎ፣ እ ዛሬማ በመኪና በተናል አልችልም።
አዎ፣ በመኪና ብልሽት ምክንያት አልወጣምና እ፣ መቼ ስለዚህ ይምጣሉ?
ለሰኞ ይሁንልን። እመቤት ለሰኞ ይሆን?
አዎ አዎ እም፣ እሺ ሰኞ ይሁን።
ይምጣሉ።
አሁን ማንም የለማ። አሁን ተረክቤ ምን አደርገዋለሁ?
አዎ፣ ልክ ነው።
ሄደዋል ሁሉም ሰራተኛ እሺ፣ ስለዚህ ለሰኞ እ፣ ከቢሮ ነው። ሰኞ ጠዋት ይሁንልን።
የት ነበር location ኦት?
እ እ ሳር ቤት ካርል አደባባይ ቴሌ
ሳር ቤት ካርላ ካርል አደባባይ አደባባይ።
አዎ እሺ፣ ቴሌ እሺ።
ግቢ ውስጥ በቃ ሰኞ ይመጣልዎታል። መልካም ምሽት።
እሺ ሰላም እሺ፣ እሺ።